ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት?
እሺ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ትናንትና hello ይሰማል?
አዎ ይሰማኛል።
አዎ ትናንትና አሸንፌ ነበረ እና ሁሉ ስፖርት እና ብሩን ላወጣ ስል በሄሎ ካሽ ብቻ ነው የሚለው የነበሩት system update የተደረገ አማራጮ- ስለሆነ ነው።
አማራጮቹ እ?
system update የተደረገ ስለሆነ ወደ ከሰዓት አካባቢ ይሞክሩት እሺ በድጋሚ
okay ወደ ከሰዓት አካባቢ ለሁሉ አዎ።
ለሁሉም ነው ለሁሉም አዎ።
ነው ማለት ነው።
አዎ
okay እንደዛ ከሆነ እሺ እሺ አመሰግናለሁ።
እሺ መልካም ቀን
መልካም